Hello? Hello? Hello? Hello? hello
hello ጤና ይስጥልኝ። ሀሚድ ነኝ። ምን ነበር?
withdraw ላይ withdraw ላይ አምስት ሺህ ብር ልክ የነበረ አልወረደልኝም።
እሺ አንዴ ጠብቀኝ። አንዴ
አይ ኡፍ፣ ወጣም ወጣም አልተመለሰም።
hello
አቤት አቤት ምን ነበር የሆነብህ?
አቤት ምን ነበረ የሆነብህ?
አምስት ሺህ ብር transfer አድርግ አልወረደልኝ።
እሺ የቤት ቴሌ ላይ ቁጥርህን ንገረኝ።
ዘጠኝ አስራ አምስት ዜሮ ዘጠኝ አስራ አምስት
አርባ አራት ሰባ ዘጠኝ አራት ሰባ ዘጠኝ
ሰላሳ ሶስት ሰላሳ ሶስት እሺ
አዎ
ስንት ብር ነው?
አምስት ሺህ
አምስት ሺህ
አዎ
እሺ ገብቶልሃል? እሺ check አድርገዋል።
እሺ እሺ እናትዬ